ጤና ይስጥልኝ።
አንድ ሺህ percent ተመላሽ cashback የሚል ነገር አይቼ ነበር።
cashback ማለት ተጫውቶበት ወይ ሁለት ወይ አንድ ጨዋታ ከወጣቦት ሲመለስሎት በአስር እጥፍ ይመለስሎታል ማለት ነው።
እሺ ጓደኛ ቦነስ ጓደኛ invite ባረግ ስንት ብር ነው የሚያስብልኝ?
ጓደኛውን ምን ቢያደርጉ? በሪፈራል ኮድ አዎ ሪፈራል ኮድ
በ referral code አንድ ጊዜ ጠብቀኝ። አስር ብር ያገኛሉ ደንበኛችን። ለእርሶ አመሰግናለሁ።
እሺ እሺ